ጤና ይስጥልን ዋሽንግተን የህክምና ማዕከል
CT scan ፈልጌ ነበረ።
hello CT scan hello፣ አይሰማል
እሺ ምን አልሽኝ አምቡላንስ እና CT scan ፈልጌ ነበር። ሚኒሊክ ሆስፒታል።
CT scan አዎ እሺ እንዲ እና አምቡላንስ እሺ
አ ሚኒሊክ ሆስፒታል
እ ሚኒሊክ ሆስፒታል ናት።
እሺ በዚህ ስልክ ይደውልላችሁ አዎ አዎ ይደርሱ።
እሺ ሌላ ቁጥር ይደውልላችኋል